ሄሎ ጤና ይስጥልኝ ተድላ አምቡላንስ ሄሎ
ሄሎ አቤት
ሰላም አለይኩም።
ሰላም
ሰላም ነው።
ለም- ለምን ብለው ደወሉ
አ?
ለምንድን ነው የደወልከው
ሰላም ነው።
እኮ ለምንድን ነው የደወልከው
ሰላም ነው።
እየሰማኸኝ ነው
እ?
እየሰማኸኝ ነው
አዎ ለምንድን ነው የደወልከው
እረፍ የለም።
ለምንድን ነው የደወልከው